ሄሎ ሄሎ
እ፣ ደውዬልክ ነበር። አምደ ወርቅ ነካ አዎ ከውደቡት manufacturing ነበር የደወልኩልክ በ junior accountant ነት ነገ ጠዋት የጽሁፍ ፈተና አለ። ለቡ መብራቴ ለአርሴማ ፊት ለፊት
የት ነው ያልሽኝ? ስሙ ለቡ መብራቴ ለአርሴማ ፊት ለፊት አይ ስሙን ስሙን የ company ው ውዳ ውዳ vehicle manufacturing
እሺ
ትመጣልክ?
እሺ እደውላለሁ። አዎ
እሺ